ሰላም ጤና ይስጥልኝ።
ሀሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
በምን ማሽነሪ?
አዎ እሺ ከ We Plus Solution ነበር የምደውለው።
ከየት?
We Plus Solution
እሺ እሺ።
ባለፈው application ኣችን ላይ ተመዝግባችሁ ነበር።
አዎ አዎ አሁን የተመዘገቡ account ኦችን ይቅርታ active እያደረግን ስለሆነ system ላይ ያለውን የሚሞሉ ጥያቄዎችን እየጠየቅን ነበር። ይቻላል?
ወይ ልደውልልሽ አሰራይዤ ነበረ።
እሺ መልካም ቀን። አመሰግናለሁ።